ሀና እባላለሁ። የምረዳው
hello hello hello ወይማ ቅድም ደውዬ ነበረ እሺ፣
ቅድም ደውዬ ነበር አናግሬ ነበር። እንትን በቴሌግራም link ልክልሃለሁ ምናምን ብሎኝ ነበር።
እሺ፣ አልደረሶትም።
አ- አልደረሰኝም ግን ተመዝግቤያለሁ።
እሺ፣ አሁን text አደርግልዎታለሁ።
እሺ፣ በዚህኛው አይደለም ለልጅቷ የነገርኳት በአርባ ሰባት ቤት እዛው በተመዘገብኩበት ላይ ነው። በዚህ ቁጥር አይደለም።
እሺ፣ ስሞትን ይንገሩኝ።
እዩ ይልተካልኝ።
እሺ፣ ዩኤል በዛ በተመዘገቡበት እንልክልዎታለን።
እሺ
እሺ፣ መልካም ቀን። እሺ።
እሺ